ተናዷል ጌታ።
hello hello፣ አቤት።
ይቅርታ መልሼ ደወልኩሎት።
ምን ችግር አለው? ለሽነት ምን ነው?
hello፣ አቤት።
የዳዊት ስልክ ነው አይደለ?
አዎ እሺ፣ order ነበሮት በዘጠኝ እና ትላንትና ያዘዙት
እ እና ነገ እንዲመጣሎት ለማድረግ ነበረ
እንትኑ ምኑ እ ብዙ ነ- ብዙ ነገር ነው ያዘዝኩኝ ነበር አዎ አዎ እና ሳምንት እኮ ሆነው።
አዎ ልክ ነዎት፣ ቆይቷል እና አሁን warehouse አናግሬያቸው ነበር እና ነገ እንደሚመጣ ነግረውኛል። so ነገ መቀበል ይችላሉ?
ካልሆነ በቃ ብሩን መልሱልኝ እንጂ ሳምንት በላይ እኔ ሳምንት እየጠበቅኩኝ እንዴት ብሎ ለጉዳዬ ካልደረሰልኝ ምን አዎ ያደርግልኝ?
ትክክል ነዎት። በጣም ይቅርታ፣ እሱ ትክክል ነዎት።
በቃ እንደዚህ ከሆነ ብሩን መልሱልኝ። በቃ ይቅርብ።
እሺ ለነገ እንዲመጣ አይፈልጉም?
አይ ይቅር። በቃ ሳምንት ሳምንት በላይ ምን ምን ጊዜ አለ?
okay፣ በቃ እሺ፣ refund እናደርጋለን። እሺ እሺ።
እሺ